Hello ቅድም ሀያ ብር አስገብቼ ነግሬያችሁ ነበር። message ኡን ላክልን forward ተብሎ ልክላችሁ ነበር።
ተስተካከለ ነው ወንድሜ፣ ትንሽ ታገሰን እሺ።
እሱን ተውኩት። እሺ ድጋሚ አሁን ሀምሳ ብር አስገብቼ ቤት ሳንቲም ፔ የሚለው message ላከልኝ። ሀምሳ ብር ጋር ገብቷል ብሎ ድጋሚ ሌላ ገባኝ።
እ?
እየተስተካከለ ነው እሺ።
ድጋሚ ሁለተኛ ብር እኮ አስገብቼ የምልሽ ገብቶኛል ወንድሜ፣ system ኡ እየተስተካከለ ነው። ትንሽ ታገሰን እሺ።
እሺ ሁላ ሰዓት
ይቅርታ በጣም